hello አቤት
የሆነ ጨዋታ እየተጫወትኩ ነበር።
እ
የሆነ ጨዋታ እየተጫወትኩ ነበር።
እሺ
ከዛ አንድ ጨዋታ ፓሪሲክ ሳድር ከፒኤስኒ ጋር ዜሮ ለዜሮ አልቆ እሺ
ግንም እስካሁን ዝም ብለዋል።
እ እስካሁን ዝም ብለዋል። እ እሺ ን- ካሸር ኮዱን ንገረኝ።
እ ካሸር ኮዱን ንገረኝ።
ኦኬ እስቲ ያን ኦንላይን ነው የተጫወትኩ። እስቲ እሺ ትኬት ID ውን ወይ ቴሌግራም ላይ ላክልን።